አምቡላንስ ወለደ
ፍሬ አምቡላንስ አላችሁ እንዴ? የታመመ ሰው ወዴት ነበር?
እዚህ ወደ አቤት ሆስፒታል።
አይ አልተደወለልኝ።
ኦኬ። አይ የደወልኩ ነው ለመጀመሪያ ጊዜ ነው።
ምን አሉኝ?
እ
ደው እኮ አሁን ሄሎ።
ነው የደወልኩት ወንድሜ። እኔ ጋር ከዚህ በፊት አልደውሉም።
እኮ አልደወልኩም። አዎ አልደወልኩም። አዎ እሺ አምቡላንስ ላክሎት።
አዎ አዎ። በጣም በእናትህ የት ነው?
እዚህ ወደ ጎጃም መረንዳ ጋር ወዴት ነው የሚሄዱ?
ወደ አቤት ሆስፒታል።
አቤት ሆስፒታል ቀጠሮ አላችሁ?
አዎ በጣም እንትን ወ- ደክሞብን ነው ወድቀውብን ነው በእናትህ።
እኮ አቤት ሆስፒታል ሕክምና አሁን ያለው ሕክምና ላይ ነው ጎጃም በረንዳ አዎ